hello
ወይ እሺ፣ የ cashier ኡ ተስተካከለ አይደለ?
የ cashier ኦቹ እኩል ነው ናቸው፣ ግን Firefox ግን የለውም። ይሄኛ አንደኛው ምን የለው
ፍሪ በ Firefox ተጠቀመዋል አልከው?
Firefox። አዎ Firefox download አድርጌዋለሁ እኮ
አይ የለም፣ እዚህ ጋር አላሳየኝም።
ለምን ዘጋችሁት? ቆይሽ ዘጋችሁት? መብራት ጠፍቶ ነው?
ኧረ አልዘጋንም፣ ክፍት ነው።
እ፣ ኧረ ተዘግቷል።
ቆይ እሺ እሺ፣ እንትን accept accept ልበል።
በሉት።
እያለሁ ለእሱም እሺ ቲቪ ላይ ስንት ነው የሚቆጥረው?
የቲቪ ላይ ልክ ሶስት ደቂቃ ከሀያ አምስት ሴኮንድ ምናምን እያለ ነው። ሀያ ቤት ነው ያለው።
እሺ
የትኛው ደግሞ ሶስት ደቂቃ ከምናምን የሆነ ለደቂቃዎች ልዩነት አለው።
ሰከንድ ነው የሚመስ ያለው የሰባ የ- የ- የሰከንድ ልዩነት አለው።
እሺ እንዴ ስኩል የቲቪው አለው አይደለ?
አለው አጥፋውና እንድትላክልኝ የቲቪውን አ አጥፍተሽ ላኪልኝ።
የካሰሩት ምን እንደዛ የካሸሩን ቆይ አንዴ እ፣ እንትን እ፣ ፊት ለፊት አደርግልሻለሁ። እሺ ፋየርፎክሱን በዚህኛው ዲስፕሌይ አደርግልሻለሁ። አ እሺ እሺ እንትን ናቸው